ሄሎ አቤት ጤና ይስጥልኝ። ቤተሰብ
ሰላም
ሄሎ
እንደ እንዴት መሰለህ ትናንት ማታ እንትን ምለው ልቦት የተደረገ ገንዘብ እሺ፣
አምስት መቶ እስካሁን አልገባች
አልገባልህም?
እስካሁን አልገባም ኦኬ፣ እሺ። ትነግረኛለህ? ቆይ ቁጥርን
እ ቁጥርን ትነግረኛለህ? ቆይ አንድ ጊዜ
እሺ ዜሮ ዘጠኝ ቤት ቤት ነበርህን
እ ቤት ቤት ቁጥርን ዜሮ ዘጠኝ
ዜሮ ዘጠኝ እሺ፣
ሰባ እሺ፣
አይ አ- አ- አርባ ሰባት እሺ።
አር- አርባ ሶስት እህ
ሀያ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ መጨረሻ እሺ። ስንት ብር ነው ያልከው?
አምስት መቶ አለ
ትናንት ነው ዛሬ ነው?
ትናንት ትናንት ማታ
እሺ። አምስት መቶ
አ
አሁን ገብቷል። እሺ ቼክ አድርገው።
እሺ እሺ